ሄሎ ሄሎ ጤና ይስጥልኝ ከቤስት ቤት ነው የምደውሉት እሺ እ በ voucher ነው ያደረጉት እኮ እ በ voucher ነው withdraw ያደረጉት
okay ተሳስቼ ነው ማለት ነው አይ በ voucher ነው ስለዚህ account history ውስጥ ይገቡና እሺ history ከሚለው አጠገብ voucher history የሚላለ እሱን ይነኩትና እ ቀን ይጠይቆታል start date እና end date ብሎ ሁለቱም ላይ ሀያን ያስገባሉ ማለት ነው okay ከዛ ያመጣሉታል እዛ ላይ voucher code ያመጣሉታል አንድ ፊደል እና አምስት ቁጥር ነው ኮዱ አንድ ፊደል እና አምስት ቁጥር አዎ እሱን ኮፒ አድርገው መልሰው ወይ deposit ያደርጉታል በ voucher ወይ እሺ።
ደግሞ ከቤስት ቤት ሱቅ ሄደው እሱን ኮድ ሰጥተዋቸው ብሩ መውሰድ ይችላሉ bye እሺ እሺ እሺ መልካም ቀን እሺ